ሄሎ
ሄሎ ጤና ሄሎ።
ይስጥልኝ። ሄሎ እግዚአብሔር ይመስገን።
ጤና አቤት ይስጥልኝ።
እግዚአብሔር ይመስገን።
ከዊ ፕላስ ሶሉሽን ነበር ከዊ ፕላስ እግዚአብሔር እ?
ይመስገን። ከዊ ፕላስ ሶሉሽን ነበረ ምደውል ከዊ ፕላስ ሶሉሽን ነበረ ምደውልሎት
ለቅሶ
ዊ ዊ ፕላስ ሶሉሽን application ላይ ተመዝግበው ነበር አይደለ?
ማን ብለሽ ነው ደወልሽ?
ዊ ፕላስ ሶሉሽን application ላይ ተመዝግበው ነበር አይደለ? ከዚህ በፊት
አይደለም አይደለም ተሳስተሻል።
እሺ